Hello?
Hello, Solomon Chiso.
Yes, we must continue with the class መቼ ነው የሚጀምረው?
ዛሬ ነው የሚጀምረው። ተመቶ ነበር ከዚህ በፊት ያ
ዛሬ ነው የሚጀምረው። አስራ አንድ ሰዓት ላይ ቅ- ይመጡልናል። የባለፈው ቦታ ከዚህ በፊት መጥተው ነበር።
yeah መጥቼ ነበር።
አዎ እዛ ቦታ ይገኙልናል።
አስራ አንድ ሰዓት
አዎ አስራ አንድ ሰዓት ተኩል ላይ ያው class ይጀመራል።
እሺ እሺ ስላንቺ